hello ሰላም ጤና ይስጥልኝ።
እድሜ ይስጥልኝ የኔ እመቤት።
ዩቲዩብ ነው የደወሉት።
አዎ
እሺ ምን ልታዘዙት?
sitcom ኡ ነገ ነው አደለ?
አዎ ስታንድ አፕ ነገ- አዎ stand up እ፣ አዎ
ለመመዝገብ ነበረ።
እሺ ስሞትን ማን ልበል?
ሀብታሙ ጅማ
ሀብታሙ ማን?
ጂማ ጂማ። እሺ ትኬት እና ሌላ የትኛው?
ሜሮን VIP ነው ጌታ መደበኛ?
መደበኛ
ሜሮን።
ጌታቸው
እሺ እሺ ይዣለሁኝ። እ፣ በቦታው ሲገኙ መክፈል ይችላሉ።
አ፣ ወይም እሺ ደግሞ እ፣ link አለ የዶንኪቲዩብ ቪዲዮዎች ላይ stand up አ፣ ኮሜዲ ለመመዝገብ የሚል በሱም መመዝገብ ይችላሉ።
እሺ
ነገ 11 ሌላ ሰዓት ላይ ኢንተርኮንቲኔንታል ሆቴል ነው የሚጀምረው።
ስንት ሰዓት ላይ 11 ሰዓት ላይ ነው የሚጀምረው። ያው ኦ፣ ቀደም ብለው ይምጡ።
okay okay መግቢያ ስንት ሰዓት ነው የሚጀምር የሚከፈተው?
እ፣ 10 ሰዓት ወይም 10 ሰዓት ተኩል ላይ
እሺ አ፣ በእንትን በቴሌ ብር መክፈል ይቻላል ወይም በሌላ የክፍያ መንገድ ይቻላል። screenshot አድርገው attach ማድረግ ይችላሉ።
ምን ላይ ሊንኩ ዶንኪቲዩብ ላይ ላይ?
ማለት ነው። አዎ የዶንኪ ቲዩብ ቪዲዮዎች ላይ link አለ ታች stand up comedy ለመመዝገብ የሚል እሺ description ላይ ማለት ነው።
እሺ እሺ እናመሰግናለን።
በጣም አመሰግናለሁ። መልካም ምሽት።
አሜን። እሺ እሺ